መልሰው መቃወም መርድት ነግሯል። ሳኑ ሌሎም ከየት ነው የሚመልሰው? ሚራሱ ነው አይደለም
ሄሎ ሄሎ ሄላ ወይ
በቃ የቅድሙን ምግብ ቤት መልሰው። እሺ ግን የምትመልሰው ኮኮን አይደለም፣ አሚን ሳኑ ላይ አይደለም የምትመልሰው፣ ባዮሼክ ባዮሼክ። እርግጠኛ ነሽ? እሺ ቆይ መልሼ ልደውልልህ፣ አንዴ መልሼ ልደውልልህ።